hello ጤና ይስጥልን።
ጤና ይስጥልን። በሽቱ ቤት ሰላም ነው ሰላም ነው። ዛሬ ምስያ አለን አለን። ምን እንርዳዎት?
ትላንትና በዚህ ብሩ transfer አድርጌ ነበር ወደ አሰሙ አላለፈልኝም።
በዚህ በደወሉበት ቁጥር ነው።
በደወልኩበት ቁጥር
ስንት ብር ነው?
አስራ ሰባት ሺህ
እሺ approved አድርጌልሃለሁ። ትንሽ ጠብቀውና ይገባልሃል። እሺ ችግር የለም። እሺ እሺ